ጤና ይስጥልኝ ኢቴስ የበረራ መረጃ ማዕከል ባኮ ብለዶ።
ወንድሜ ዋ ከአዲስ አበባ ወደ ኮምቦልቻ ፈልገን ነበር reserve ካለ
ከአዲስ አበባ ኮምቦልቻ የለንም። ያለው በረራ በ business class ለአርብ ነው። ከዛ በኋላ ቀጣይ ሰ- የሰኞ ሳምንት ነው በረራ ያለው። እስከዛ ያሉት ቦታዎች ሙሉ ናቸው።
አይ ምናልባት እንደው የሚቀር ሰው ምናምን ካለ reserve ፈልገን ነበር መመዝገብ እንደዛ ቀርቷል፣ አያዝም። አሁን በተጠባባቂ አይቻልም።
አያዝም፣ አይቻልም።
አይደለ አዎ። አዎ።
አይደለ? እሺ
ሌላ ምረዶት ነገር ይኖራል?